Hello
አቤት አቤት።
ጤና ይስጥልኝ።
አዎ ይስጥልን ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
አዎ ጥያቄና መልስ ልወዳደር ብዬ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
እሺ
ከዛ ሰባት ቁጥር ተጭነው አማርኛ ያርጉ።
እሺ ከዛ ሰው ሶስት ቁጥር ላይ ለመጫወት የሚለውን ይምረጡና
እም፣ ጥያቄ ምናምን coin ላይ coin ይባላል።
እ የመጀመሪያው ጥያቄ ሳምሰንግ ሞባይል ምናምን የለም ማስታወቂያ ነው እሱ።
እሱ ማስታወቂያ ነው።
አዎ ካሸነፉ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
እሱን ም- መወዳደር አልችልም።
እም፣ ጥያቄና መልስ
አ
ጥያቄና መልስ ሲመልሱ ትኬት ነው የሚሰጠው። ሽልማቱ ትኬት ነው። የእድል ጨዋታ ላይ ነው ሽልማቱ።
አ እሺ